ሄሎ
hello፣ አቤት፣ ጤና ይስጥልኝ።
አብሮ ይስጥል።
ምን ልታዘዝ?
ዘጠኝ መቶ ሰማ- ዘጠኝ መቶ ሰማንያ ሰማንያ አምስት የሚል text ደርሶን ነበረ እሺ፣ television game ይባላል ቴክስቱ።
እ game ነው፣
ምንድን ነው?
television game ነው።
game ነው።
አ
እሺ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ትደውያለሽ መጀመሪያ።
እሺ፣ ኮከብ ዘጠኝ ሰማንያ አምስት አዎ፣ ከዛ ሰባት ቁጥር ተጭነሽ አማርኛ አድርጊ።
እሺ ሶስት ቁጥር ላይ ለመጫወት የሚለውን ምረጪ።
እሺ ጥያቄና መልስና እድለኝነት የሚል ይመጣል።
እሺ
እሺ፣ መልካም ጊዜ።
እሺ።
አሜን። እሺ